Hello ሰላም ነሽ?
ሰላም ጤና ይስጥልኝ። ፍሊንትስቶን ነው። ምን ልርዳዎት?
ሳፋሪኮም እ አጠቃቀምን ለመረዳት ፈልጃለሁ።
ምን አሉኝ?
ሳፋሪኮም እ ለመረዳት አጠቃቀም ለመረዳት ፈልጃለሁ።
ይሄ ሳፋሪኮም አይደለም፣ እ ተሳስተዋል።
የምን መስመር ነው?
ይሄ ፍሊንትስቶን ነው።
እ ፍሊንትስቶን ሆምስ ነው።
Okay። ያው በዚህ መስመር ሳፋሪኮም አጠቃቀም system ለማወቅ አልፈ- አ- አ- አልቻልኩም።
አይችሉም። ይሄ ሳፋሪኮም አይደለም፣ ተሳስተዋል።
የሳፋሪኮም መስመር ስንት ስንት ነው? ቆይ